hello ሰላም hello hello ሰላም ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን ሰላም።
ቺፕሲፕ ላይ አሁን አዘን ነበር እና እሺ
በሌላ ስልክ ደግሞ አሁን ከትንሽ ደቂቃ በፊት የሚደርስ አዘን ነበረ እና ለሀያ አራት ሰዓት ነው የምንራለን እና
okay።
ያንን ደግሞ እኛ አልፈለግንም። አሁን ነበር የፈለግነው።
አዎ ዛሬ ያዘዛችሁት
አዎ ዛሬ ያዘዛችሁት ማለት ለነገ ነው።
እኮ አይ እኛ ነገ ደግሞ ሌላ ፕሮግራም ስላለብን
በቃ እዚህ እንደዛ ስለፈለግን አሁን ማቋረጥ ፈልጋለን።
okay። አሁን completed ሆኗል።
አዎ payment ምናምን ጨርሰናል፣ ከፍለናል።
ሶስት- ሶስት ሰው ምናምን ሞልቶ complete ሆኗል።
ሶስት ሰው okay። የ group እንትን አላለም፣ ያኛው ግን ሆኗል።
የዛሬውን እስኪ ስልክ ቁጥር ይንገር። የዛሬ ያዘዙት ያኛው ነው በዚህኛው አዎ።
እሺ። መሳይ በሚለው አዎ ምንድን ነበረ ዛሬ ያዘዙት? ሎሚ ሎሚ፣ ነጭ ሽንኩርት፣ ኪያ
ድን ይሄ እንትኑ ምናምን አይደለም። ሎሚና ነጭ ድንች።
ሽንኩርት ነው። ድንቹን በ group ነው ያዘዘችው እሱ። አሁን ይደርሳል አይደለ?
Okay። አዎ። ይኸኛው አንዳንድ ሰው ስለሆነ በቃ fail ያደርግና ብሮትን ይመለስሎታል ነገ ሰው ነገ ነው የሚመለሰው?
አያስገቡበት። ሀያ አራት ሰዓት ሲሞላው ነገ ቅዳሜ ነው ሰኞ ነው የሚመለስሎት እንግዲህ ይሁን በቃ ችግር የለውም።
በቃ fai- ግን ሰው ምናምን አይጨምሩበት። fail ያደርጋል ይሄ ብሮትን ይመለሳል ወደ እርሱ ቴሌ ብር።
እሺ።
እሺ እናመሰግናለን።